ነው። ሰላም ጤና ይስጥልኝ Best Bet።
ቲኬት check ለማድረግ ፈልጌ እናት።
እሺ ንገረኝ። cashier ኮድም አስራ ሶስት
አንዴ ሰባ ስድስት አቤት
ሀምሳ ስምንት አስራ ሶስት ሰባ ስድስት ሀምሳ ስምንት አስራ ስድስት
ሀምሳ ስምንት አስራ ስድስት ያው አብርቼ ይልሃለሁ። ያው እሺ lost ነው lost ነው።
lost ነው። አዎ እሺ ሌላ ልጆች አንድ እሺ አስራ ሶስት ሰባ ስድስት እህ
ሰላሳ አምስት ሰባ ሰላሳ አምስት ሰባ ሰባ እሺ ይህንንም እንደዛው አብርቼ ይልሃለሁ። ያው lost ነው። እሺ ስንተኛው ነው ቀይ የሆነው?
ሁለተኛው፣ ሶስተኛው እና አምስተኛው።
እሺ እሺ አባቴ መልካም ቀን።
እሺ መልካም።
እሺ ችግር የለውም። እሺ